Hello
Hello Hello
እንዴት ዋልክ?
ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን። ደ- ደውዬልህ ነበረ ጠዋት እና እሺ ደግሜ ደውዬልህ ብለኸኝ ነበር ካልተቀየርክ ማለት ነው።
ስም ማን ልበል?
ሰላም ታደሰ ብዬ የበፊት order ነበረኝ ብዬ ከ- የትላንት የቅርቡ ደግሞ December ላይ ይገባልሻል ተባልኩኝ ብዬ እሺ የበፊት ልሳይልኝ ነበረ አሀ፣ አ፣ መቼ ነበር ያዘሽው?
አ፣ ነሐሴ ምናምን አካባቢ ይመስለኛል። ነሐሴ ወይ መስከረም መጀመሪያ ስለዚህ እነሱ የጳጉሜ መቼ እንደዛ እ?
የእነሱ መቼ እንደሚመጡልሽ ነግረውሻል ዶክተሩ?
አልነገረኝም። ያው specific ትክክለኛ ቀኑን እንትን ስለማይሉ እ? እ?
እርግጠኛ መሆን ስለማይችሉ መሰለኝ እርግጠኛ ቀኑን መቼ እንደሆነ ማየት ስለማይችሉ መሰለኝ ማ- ማወቅ ስለማይችሉ ያው ቀኑን አያውቁትም ይመስለኛል። እነ ዶክተር አ ምንድን ነው እነሱ ያው ናቸው ይምጣልኝ አሁን- ብዬዋለሁኝ። አዎ አዎ እነ አሁን አ፣ ደንበኞች ready ሲሆኑ ዝግጁ ሲሆኑ እዛ አዎ።
አካባቢ ያሉ ተወካዮቻችን ያሳውቃሉ።
እ።
እዚህ አ፣ አዎ።
ደንበኞቹ ready ናቸው ብሎ እሱ ሲያሳውቅ ነው ከዚህ አ፣ የምንለክበት ቀን አ፣ የምንነገረው። ስለዚህ አዎ፣ ምንድን ነው እሱ ለመቼ ቀጠሮ እንዳስያዘልሽ ከሱ ማጣራት ትችላለሽ።
እሺ፣ እሺ፣ አ፣ በቃ።
ሰላም ታደሰ አይደለ?
አዎ፣ ሰላም ታደሰ ነው። አይ ይሄኛው December ከሆነ ያሁኑ ሰሜን ሸዋ ነው የበፊቱ አይደለ?
ቢያንስ አዎ፣ ሰሜን ሸዋ ነው እሺ ዶክተር ታዲዮስ ጋር ማለት ነው።
እምም፣ ተ- ታዲዮስ ነው አይደለ? እዛ አካባቢ ያለኝ አዎ፣ ተወካይ አዎ፣ አዎ።
አ፣ ሰላም ታደሰ። እሺ አሁንም check አ፣ ማድረግ እችላለሁ። check አድርጌ ልደውልልሽ።
እሺ ልደው